Hello ሰላም ጤና ይስጥልኝ። የቴሴ ጥሪ ማዕከል እባክዎን ምርዶ
አሁን ደውዬ ነበር ተቋርጦብኝ ነው። ከ- ከአዲስ አበባ ዶሃ በአራት የለም አልሽኝ። በስንት ነው ያለው?
አራት ማለት ዛሬ ነው።
No July July July አራት ነው ያልኩሽ።
Okay እንዴ መስመር ላይ ጠብቁኝ። ይቅርታ check እያደረኩ ነው።
እሺ፣ ችግር የለውም። እሺ።
ለአንድ ሰው ነው አይደል?
አዎ ለአንድ ሰው
መመለሻ መቻሉን
መመለሻ በአስራ ሁለት በአስራ ሁለት በአስራ ሁለት አዎ።
check እያደረኩ ነው።
እሺ
ቀጥታ ከዚህ አዲስ አበባ አራት ሰዓት ከአስራ አምስት ደቂቃ ይፈጃል። ዋጋው አርባ ዘጠኝ ሺ ሶስት መቶ ሰላሳ ስድስት ብር
እንደርሶንስ አርባ ዘጠኝ ሺ ሶስት መቶ ዘጠና ስድስት ብር ሰባ ስድስት ብር።
book እናድርግልዎት ከፈለጉ።
ቆይ እስኪ እንትን ልበልና ቆይ እ፣ ደውላለሁ።
እሺ እሺ book አድርጉን፣ እኛ እናደርግልዎታለን። በስልክዎት በምንልክልዎት መክፈል ይችላሉ።
እሺ እሺ፣ አመሰግናለሁ።
ሌላ የምረዳዎት ነገር አለ?
እ፣ ካለ ደውላለሁ። አመሰግናለሁ።
እናመሰግናለን ስለደወሉ። መልካም ምሽት።
እሺ እሺ፣ thank you